Hello?
બોલાવી લો
ሰላም ጤና ይስጥልን ቤት ቤት
ሰላም ነው አለን ምን ልርዳክ?
ስለ ትናንትና ማታ አይነት ንግር ያወጣው አልገባም ስንት ብር ነው?
ሁለት ሺህ ብር
እ ቤት ቤት ቁጥሬ ነው።
አሁን ቁጥር ነው ትናንት ነው ያረከው?
ትናንትና ማታ እሺ እቺ ላክላል። በዚህ ቁጥር ነው ሁለት ሺህ ብር ትናንት ነው ያልከኝ አይደል?
ትናንትና ማታ
ሁለት ሺህ የሚል አላገኘውም። ሁለት ሺህ የሚል አላገኘውም።
ሁለት ሺህ ነው እኮ
ሁለት ሺህ ብር ነው ያልከኝ? አ? ከትናንት ወዲያ ሊሆን ይችላል። በዚህ ሁለት ቀን ውስጥ ሁለት ሺህ ብር transaction የለም
ከነሱ ነው እ ከትናንት ወዲያ አድርጌ check ላድርገው። እሺ በአስራ አራት ነበር አሁን አዎ በአስራ አራት ላይ ሁለት ሺህ አሁንም pending ላይ ነው የሚለው ለ SantimPay እናሳውቃለን። እሺ በድጋሚ ትንሽ ታገሱን።
እሺ
መልካም ቀን እሺ